Hello
ሰላም ጤና ይስጥልኝ።
ቴሌዊን ነው?
አዎ ቴሌዊን። ምን ልርዳዎት?
አንድ የነፃ coin ሽልማት የቴሌዊን ደርሶኝ ነበረ። ምንድን ነው ማለት ነው?
በ coin ኡ ጥያቄና መልሶችን መጫወት ነው።
ምናሴ በ- ባገኙት coin ጥያቄና መልሶችን መጫወት ነው።
ጥያቄና መልሶችን መመለስ ነው።
አዎ
አይ ሽልማት አግኝተዋል ምናምን ነው ግን የሚለው
እኮ coin ኡ እ፣ ጥያ- እም፣ ያገኙት coin ጥያቄና መልሶችን የሚጫወቱበት ትኬት coin ጥያቄና መልሶች- ፓኬጅ አለ። አዎ እሺ ጥያቄና መልሶችን ከመለስኩኝ ምንድን ነው ማገኘው?
ተከታታይ አስር ጥያቄ